እናቴ የኢትዮጵያ ሰላም ሳልልሽ ነገር ነገር አርጎ ይበላል ወተት መገንደር ቦታ ወር አይልዎ ጋይንት ጎንደር አበቄለሽ አስመራ ዘውዲቱ የወጣቱን ገንዘብ ፈጅቶ ይበከንቱ የወጣቱ ገንዘብ ባይመነዘር ወራዬ በጃማ ማሽ ትከር ነበር። እማዬ ናፈቅሽኝ ወልደሽ አሳደግሽኝ ልምዳሌ ጠየቀሽ ይቅርታ አድርግልኝ መስታይት መልክ እንጂ አያሳይም አገር አምላክ አደራከን የወገኑ ነገር ሰሙኝ ዘመዶች ምን ታስባላችሁ? ኢትዮጵያ ለቀረው ለወገኖቻችሁ እማየ እማየ እማየ እማየ እማየ አየ ልጅ አየ ልጅ አየ ልጅ ቆራጡ በጣም ያሳዝናል። እናትን አባትን ዘመድን ወላጅን ጥሎ በመምታቱ አገሬን አገሬው አረ አገሬ አገሬን አገሬን አገር በራ በሮ ማንደር በራ